Hello ሰላም ጤና ይስጥልን ዘሚካኤል አዎ ከዊፕላስ ነበር የምደውልልህ የኛ መተግበሪያ አውርደህ ነበር
እሺ
ለአሽከርካሪነት ነው ወይስ ለተጠቃሚነት
ለአሽከርካሪነት እሺ ለአሽከርካሪነት ከሆነ የተመዘገብከው ምን ጠይቅህን እንትኖች በቴሌግራም ልትልክልኝ ትችላለህ
እሺ ይቻላል ንግድ ፍቃድ መንጃ ፍቃድ ፎቶ ኢንሹራንስ የኪራይ ውል ተከራይተው እሺ።
ከሆነ የምትሰራው እና ሊብሬ ትልክልኛለህ ስልክ ቁጥር ልስጥህ ወይስ user name አዎ text አድርጊልኝ ወይ
እንትን ልንገርህ መያዝ ከቻልክ
እ፣ እስቲ እሺ ንገሪኝ ዘጠኝ ዜሮ ዜሮ
ዘጠኝ ዜሮ ዜሮ ዜሮ አንድ
ዜሮ አንድ ስልሳ ስምንት አስራ ስድስት
እሺ thank you እዚህ ላይ ላክልኝ እኛ active አድርገን መልሰን እንደውልልሃለን
እሺ እሺ አመሰግናለሁ መልካም ቀን